ጤና ይስጥልኝ የቤተሰብ መርጃ ማዕከል ባክዎን ልርዳዎ?
ስምንት ሰዓት አለ እንዴ?
ሄሎ ጤና ይስጥልኝ
በረራ ስምንት ሰዓት አለ?
ድምጾት አይሰማም ይቅርታ።
ስምንት ሰዓት እኖራለሁ።
ሄሎ
ሄሎ
ድምጾት አይሰማም።
የስምንት ሰዓት ይኖራል ወይ?
የምን በረራ?
ከዚህ ድሬዳዋ ሀረር አዲስ አበባ ከአዲስ አበባ ድሬዳዋ እም
ለዛሬ ነው የፈለጉት?
አ
እሺ አንድ ደቂቃ የ አስራ አንድ ሰዓት አርባ አምስት ነው ያለው በረራ ስምንት ሰዓት የለም?
የለም እሱኛው ሙሉ ነው
ስንት ነው እሱ ክፍያው?
አራት ሺህ ሰባት መቶ ዘጠና ስምንት ብር
እም እሺ ከዚህ መያዝ እንችላለን አ
ምን አሉኝ ይቅርታ ከዚህ መዘ- መያዝ እንችላለን?
ከየት
ስልህ ካለሁበት በዚህ ማር እችላለሁ ወይ? መቁረጥ እችላለሁ ወይ?
አዎ ይችላሉ ቴሌግራም ይጠቀማሉ በደውሉበት ስልክ
በዚህ አይደለም በሌላ ላ
ሌላ ቁጥር ነው ይሄ አይደለም።
እሺ ቴሌግራም የሚጠቀምበትን ስልክ ይንገሩኝ እና እዛ ላይ message ልክሎታለሁ ሙሉ ስሙን እዛ ላይ ይልኩልኛል
እሺ አስር
ዜሮ ዘጠኝ አስር
ሰላሳ ሶስት
ሰላሳ ሶስት
አርባ ስድስት ይቅርታ
አስራ ስድስት አልክ?
ሰባ ስድስት አይደለም አይደለም